ሄሎ ጤና ይስጥልን Best Bet
ጤና ይስጥልን ይህንን check እንድታደርግልኝ ፈልጌ ነበር። የሆነ ጨዋታ ተጫውቼ ነበር ደንበኛችሁ ነኝ እና እሺ በኦንላይን ነበር የተጫወቱት።
እሺ cashier ኮዱን ንገረኝ እሺ በጥቂቱ እሺ ID ውን እሺ እም።
ሀምሳ ዘጠኝ እሺ
ዘጠና አምስት ሶስት
ዘጠና አምስት ሶስት F
F ስልሳ ሰባት እሺ
ስምንት BC
ስምንት BC
ሰባ ሰባት ስልሳ አምስት
እሺ
C
T nine C
T nine C አ
እሺ
ሲክስ ኤ
ስድስት C ስድስት A ስድስት A
T ያልካትን ግን እስቲ check አድርጋት
እሺ ሀምሳ ሀምሳ ዘጠኝ ሀምሳ ዘጠኝ ዘጠና አምስት
እ- እሺ ሀምሳ ዘጠኝ ዘጠና አምስት ሶስት F
እሺ ስልሳ ሰባት እሺ ስምንት B እሺ C ሰባ ሰባት እሺ ስልሳ አምስት እሺ ከዛ T ነው ያልከው T ሲ ናይን ሲ
ሲ ናይን ሲ ነው አይደለ?
አ
እሺ ቦነስ ሰጥተዋል። እሺ አንድ team ወጥቶብሃል። አስቶን ቪላ ከማንቸስተር ሲቲ እ over two point five ነው ያልከው አይደለ?
OK አ፣ እንደዛ ነበር የተጫወቱት።
አዎ። ስለዚህ ቦነስ መ- ሰጥተዋል። check አድርጎ እሺ።
OK እሺ፣ በቃ thank you። እሺ፣ check አደርጋለሁ።
ችግር የለውም።